ጤና ይስጥልኝ ሁሉ ስፖርት ባክሆም ልርዳ?
deposit አድርጌ ነበር፣ ብሩ እስካሁን አልገባም።
ቴሌግራም ላይ ልከዋል ነው?
አዎ ይሰማል።
አንድ ጊዜ የጠብቁ መስመር ነው።
እሺ
ካሳ የሚለው ነው።
አዎ
ስልክ ይላኩልን እኮ ብለኑታል፣ አላኩልንም።
ስልክ ስልክ ይላኩ ስንሎት እስካሁን አልመጣም ነው የሚሉት። ስልክ ይላኩልን ቴሌግራም ላይ እሺ፣ ስልኩ ይሄ
ያው ያ እንትን ያሉበትም ማለት ነው።
የከፈትኩበት register ያደረጉበት። እሺ እሺ